ሲታጠፍ ሽንት ሲዘረጋ ወይዳለሽ ሲበር እንዳለንጋ ሳብንም ሳብንም ወገብሽ ለቅላቃ አንቺ ልጅ ተንበለለሽ ሎጋ አይሎጋ በመለሎ ገላሽ በሎጋ ሰውነት በታምር ይታያል የወገብሽ ቅነት ውብ አቋቋምሽን በአድናቆት አይቼው ፈዝዤልሽ ቀረው መሄዴንም ትቼው ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ሞት ነው ነይልኝ ተይ ምን ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትል ሎጋነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ከሩቅ ባካሄድሽ ስደነቅ ስገረም ስትርቂኝ ጉድፈላ መምከንከን ያልቀረም ሽንጥሽ ሲወረወር ዳሌሽን ሲያዞረው አንድ በይው ልቤን ምን አደናገረው ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ሊሞት ነው ነይልኝ ተይ ምን ነው ተይ ነይልኝ ምን ነው ተይ ነይልኝ ምን ነው ተይ ነይልኝ ምን ነው ደስ የምትል ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ሲታጠፍ ሽንጥሽ ሲዘረጋ አይዳለሽ ሲበር እንዳለንጋ ሳብልም ሳብልም ወገብሽ ለግላጋ አንቺ ልጅ ጠንበለለሽ ሎጋ አይሎጋ ባትሽ ከታች አምሮ ያለሽ ከላይ ቆርቶ እንዳውራ ጎዳና ሽንጥሽ ተዘርግቶ እኔን ቁመናሽ ነው አሻግሮ የታየኝ በህልሜም በውኔ መቶ የሚያሰቃየኝ ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ልሞት ነው ነይልኝ ተይ ምን ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትል ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ደስ የምትል ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ